ዘእርገር ተላርኩ እባሕዛብ ወተላርኩ እብድር ወተላርኩ ብድር ልዑል ይብየ እግዚአብሔር። ፋሲካ ቢያደረገው ድርብ ሳይሆን በአንድ ገጽ የሚባለው በመጀመሪያው በድርስ ሲባል በሁለተኛው በፋሲካ ቁርጥ ይባላል ማለት ነው። ድርብ አይደለም።